ጤና ይስጥልኝ ለስፖርት ነው ባኮ የምንረዳው።
አቤት ሰላም ነው። ትናንትና ይሄን እንትን ልኬላችሁ ቴሌግራም ላይ መልስ አልሰጣችሁም ነበር።
እሺ ስልኮትን ንገሩኝ።
ስልኩን ዜሮ ዘጠኝ ሀያ አንድ ሀያ አንድ በዚህ ነው የላኩት።
አዎ በዚህ ነው አዎ በዚህ ነው።
አንዱ አለም
አንዱ አለም ተሾመ
ስንት ብር ነበር? ሁለት መቶ ብሩ ነው ወይስ አምስት መቶ
አምስት መቶ ነው አምስት መቶ ሁለት መቶማ ገባልኝ አምስት መቶ እሺ ተላልፎሎታል። ስና መልሱን ስናገኝ እናሳውቆታለን።
እሺ እሺ